ጤና ይስጥልኝ ምን ስፖርት ነው እባክዎ የምንወደው?
እንትን ሰላም ቤቴን ቆርጬ ነበር ግን ከሶስት ሳምንት አንድ ወር ያደርጋል አሁን እሺ እና እስካሁን የጠየቅኩ ነው ያለሁት ዘጠኝ ሺ አምስት መቶ ስልሳ ስድስት ደርሰኝ እም፣
አራት ሺ አራት መቶ ካወጡ በኋላ ተዘጋብኝ ብሩን ተመልሰዋል እና ለምን ብዬ እስካሁን እየጠየቅኩ እኮ ነኝ ስልክ ልስጦት የሚያናግሩበት ሄሎ ሄሎ ሄሎ